ሄሎ ጤና ይስጥልን ቤት ቤት
ሀ ወንድሜ ትንሽ ችግር አለው ታውቃለህ።
ሄሎ
ሶስት መቶ ብር ወደ ጊንቢ ነበረ።
ከዚህ በደወሉበት ከዛ ከዛ ደግሞ ከዛ ደግሞ ቴሌ ብር ላከ። ቴሌ ብር አልደርሱም ገሙ ወጣ።
ዊዝድሮ አድርገው አልገባሉትም ነው።
አ ቴሌ ብር ላከ። ቴሌ ብር አልደርሱም ገም ደግሞ ወጣ።
ደወሉበት ዜሮ- ቁጥር ነው አይደል?
ዜሮ ሰ- አይ ነይ ዜሮ ዘጠኝ ሌላ ነው እሺ ዜሮ ዘጠኝ
አስራ አምስት አስራ አምስት
ሀያ ሁለት ሀያ ሁለት
ስልሳ አምስት ስልሳ አምስት ሰላሳ አምስት ሰላሳ አምስት
አዎ።
ስንት ብር ነው አሉኝ?
ሶስት መቶ ነው ሶስት መቶ
በቻፓ ነው አይደል የሞከሩት?
ያ
በቻፓ ነው የሞከሩት።
ሀቻባ አልባ- ሀበቻ ሀባ ሀበቻባ ነው processing ነው። ለቻፓ አሳውቅሎታለሁ። ትንሽ ጠብቁን እሺ። ይገባሉት።
ሀ ማታው ነበረ ማታ ነበረ አውቄያለሁ።
ማታው አዎ ነው።
የብዙ ሰውን እንደዛ የሆነውና አሳውቀናቸው አዎ።
እያስተካከሉት ነው። ትንሽ ጠብቁን እሺ። ይስተካከላል።
አይ ወንድሜ